ሄሎ ጤና ይስጥልኝ ትምህርት ቤት
ትምህርት ቤት ነው። አቤት አቤት አቤት አቤት ምን ልርዳ?
ትዕግስት ቤት ነው። አሁን ብሩክ ካረካ ደውሎላችሁ ነበርና ካሻውት አንድ ሱቅ ላይ ካሻውት የሚደረግ ሂሳብ አለና እሺ ካሻውቱ
ዊዝድሮ ነው እህ እ ዊዝድሮ ዊዝድሮ አዎ ካሻውት የሚደረግ ማን አንድ ልበላንተን ኬት ነው?
ካ- ካረካ ፍሪም ሱድ የሚል ካሻ
እሺ
ካሻውት የሚደረግ ሂሳብ ካሻውት ተደርጓል ተብሎ እሺ ተለቋል ስትል አለኝ። ግን የገባ አይመስለኝም። ትንታሪ
እሺ ቤስት ቤት ስልክ ቁጥሩን ትነግረኛለህ?
ስልክ ቁጥሩን የኔ
ዊዝድሮ አድርጎ ነው የምትለኝ አይደለ?
ኦኬ ያው ካሸር ኮዱ
ኦኬ ኳስ ነው
ኳስ ነው ኳሷ እሺ ኳ ይቅርታ አልገባኝም። አንድ ያስረዳኝ።
እ፣ አንድ ጨዋታ ሁለት ጨዋታ ሲቀርብ ኳስ cash out የሚደረግ አላ okay okay እሺ
እሱን ነገር እኮ check ደውለን ነበርና በምንድን ነው አስራ የቆረጠው?
ሁለት እናንተ ጋር ነው የቆረጠው?
አዎ አዎ ከዚህ ለመቁረጥ እኮ ነው system ላይ ከተጨመረ እንቆርጣለን ብለን ነው
okay cash out መኖር አለመኖሩን check ማድረግ ፈልገ ነው።
check ማድረግ ፈልገናል ጠብቀኛል።
ራ ማን
ሄሎ?
ያማጋገን ሄሎ?
አቤት አቤት አቤት አቤት ላይ cash out የለም። እሺ በ account ኡ ከቆረጠ ብቻ ነው cash out ማድረግ የሚችለው።
okay online ሲሆን ብቻ ነው አዎ ሱቅ ላይ cash out ማለት አይ- አይቻልም።
ነው አዎ
ተቆርጧል ምናምን ተብሎ ተነግሮን ነበር እኮ system ላይ ማን ይጨምራል የነገራችሁ? እ? ማን የነገራችሁ?
ብሩክ መባል ደውሎ agent ኡ ደውሎ እ።
እሱን ጠይቀው ማን እንደነገረው ልጠይቀው እሱ
እሺ ይቅርታ እስካሁን አልተጀመረም። አዲስ ነገር ካለ እናሳውቃችኋለን።
እስኪ ለማንኛውም check ታደርግልኝ cashier code ኡን ልንገርሽ
እ፣ እንትን ብዬ ነው የነገርኩህ። አይቻልም አባ ሱቅ ላይ ካ- cash out ማለት አይቻልም።
እሱ ልጅ ባልደውል እሺ እሺ አመሰግናለሁ። መልካም ቀን።